hello hello hello
ዋይ ቀኝሽ እሺ ሰብሳ ነው ከቢሮ የምደውለው ሰባ አራት ሰባት order ነበረ እናንተ ጋ አልደርስ ብሎኝ ነበር driver ኡ ከዚህ በኋላ ምን ያህል ደቂቃ ይጨርሳል ከዚህ በኋላ ምን ያህል ደቂቃ ይጨርሳል አይ ኦርደሩ ሰላሳ ደቂቃ እሺ እሺ ወንድሜ ቼክ አደርጋለሁ እሺ እሺ እሺ እሺ እሺ እሺ እሺ ሄሎ ሄሎ ዋይ ባቲ ሄሎ ወይ ሰላም ሰላም አስቀማ ሀያ አውጣሉኛ
ቅርታ እሺ እሺ እሺ ሰባት ብር ሰባት ብር ታርጊ ቢሉ ነው
ሰባ ስምንት ሰባ ስምንት ነው ያልክ አ አ አ
ሰባ ስምንት ሰባ ስምንት አይደል አብዲ እ ነህ አ አ አ አ አብዲ ነህ እሺ እሺ፣ አ አብዲ አለው አብዲ